ጤና ይስጥልኝ ሁሉ ስፖርት ነው እባክዎ የምንወደው?
ቅድም ደውዬ ነበር እና በቴሌግራም የማይሰራውን transaction ልኬዋለሁ።
እሺ ማን ልበል ስሞትን?
አ ስሞትን ማን ልበል?
ዮናስ ኃይለስላሴ
እሺ ዮናስ የገንዘቡን መጠንና ስልክዎትን ይላኩልን።
ስልክ ቁጥር ዜሮ ዘጠኝ
ቆይ እሺ አንድ ጊዜ ይጠብቁ። ስንት ብር ነው የጎደለቦት?
ሺ አንድ ሺህ ከምናምን ሺ ምና- አንድ ሺ ሺህ መቶ ስንት ነው?
ነው ያወጡት? withdraw ያደረጉት
አንድ ሺህ ብር withdraw እያደረኩ ነበር እና እሱ የለም።
አንድ ሺህ ብር። እሺ ስልክዎትን ይንገሩኝ። ዜሮ ዘጠኝ ሀያ አንድ በዚህኛው ነው ሁሉ ስፖርት የሚጠቀሙት?
አ በዚህ ነው
እሺ አስተላልፌለታለሁ።
እንት ወዴት ወደ ሁሉ ስፖርት ወደ IT department ነው የምናስተላልፈው። አስተላልፌለታለሁ።
እኮ ወደ ሁሉ ስፖርት ነው የታለፈው ወይስ ወደ CBE ብር?
ወደሚያይሎት ሰው ይህንን ችግሮትን ለ- ወደሚፈታሎት ሰው አስተላልፌለታለሁ። መልሱን ሳገኝ አሳውቆታለሁ።
okay ስንት ሰዓት ልደውል? መቼ ልደውል?
ቴሌግራም ላይ እናሳውቆታለን። በትዕግስት ይጠብቁ።
እሺ